ሄሎ ሄሎ ወይ ቅድስቴ
አቤት።
እሺ አስተካክዬልሻለሁ አየሻ አዎ እያየሁት ነበር። አመሰግናለሁ።
እሺ ይኸውና የሆነ የሚስተካከል ነገር ካለው ምናምን ነገር ይሄ odd ኡ ምናምን የማይመችሽ ከሆነ እንትን ብለሽ እዛ ቴሌግራም ላይ ጽፊልናለሽ እሺ
የምኑ odd
አይ ለምሳሌ ተመላሽ ምናምን ከፈለግሽ ሚ- የሆነ ማለት እንትን አሉት የ game ኡ አይነቶች አሉ አይደል አዎ ቀስ እያልሽ ምናምን ታውቂዋለሽ እሺ።
እየሰራሽ እሺ መልካም ስራሽ እሺ እሺ እንትን ኬኖ
አዎ
ጨዋታው ማለት ነው ሌላ ቤት ቤት ያለው እና እኔ እዚህ ኮምፒውተር ላይ ይመጣልኝ አንድ አይደለም። እኔ ኮምፒውተር ላይ ይመጣልኝ ኬኖ ቁጥር ብቻ deluxe ነው ያለው።
ይሆንልሽ አዎ ለዛ ነው ያልኩሽ አዎ አዎ እሱ አይነት አላቸው deluxe የሚባል አለ።
አዎ እሱ ነው ኬኖ የፈለኩት።
እሺ ቴሌግራም ላይ አለብኝ ነው ወይስ እኔ ይቀይራል ተስተካክሏል? እሺ ቴክኖሎጂ ቲቪው problem ኦች ምናምን ካሉሽ ቲቪው አንዷ ግን በጣም ጥንጥዬ ነች አ
እ አንዱ ት- ቲቪ እንትኑ resolution ኡ ላይ አያስመርጥም
እም፣
resolution ይሄ አለ አይደለ size ምናምን አዎ አንዱ አያስመርጥም ጭራሽ ትንሽ ነች ቴሌቪዥኑ አንዱ or ደግሞ ሁለቱም እኩል ነው። ሰላሳ ሁለት ኢንች ነው።
ሰላሳ ሁለት አዎ፣ ለዛ ነው አንዱ አዎ resolution የሌላቸው አሉ እንደዚሁ እ፣ እሺ ከፋብሪካው ሲሰሩ እም፣ resolution የሌላቸው አሉ ከዛ በቃ የ cashier ልኬልሻለሁ የ cashier አገባ ምናምን ታውቂበታለሽ አ?
አዎ አውቅበታለሁ። እሱ ቀላል ነው።
እሺ እና እ፣ ቲቪው ጨዋታው አንዱ መጥቷል፣ አንዱ ደግሞ display one ና display two የሚለው ላይ ነው።
እሺ እስኪ እኔም ፈልገው መርጬ ልውጣ። X ልበላ?
እ፣ አዎ እንትን በይውና የፈለግሽው ላይ እያቀያየርሽ ሞክሪያችሁ ችግር እሺ የለውም እሺ እሺ እሺ ቻው